ጤና ይስጥልኝ። ትንሽ ተባክሮ እንርዳው።
ጤና ይስጥልኝ። ደህና ውላችኋል?
እግዚአብሔር ይመስገን።
ከሀ- ከሀሳይ ነኝ። እንትን በቴሌግራም ፔጅ አድርጌ ነበር።
ካሃ ነው ካሃ ነው።
አዎ፣ አዎ፣
እሺ አዎ። እንቺ እስካሁን አልገባም፣ እየሰራ ነው ግን እ፣ ትንሽ ብርም ዲፖዚት አድርጌያለሁ። ኔትወርክ ይሰራል።
አዎ እሱ አሁን ሰ- ይሰራል እኮ ባለፈው የተያዘ የተያዘባቸው እስኪለቀቅ ትንሽ እየጠበቅን ስለሆነ ነው ካሳ
አሀ፣ እሺ፣ እሺ።
እንጂ ይገባሉታል። እሺ